Hello
Hello ጤና ይስጥልኝ።
እግዚአብሔር ይመስገን።
ከችፕችፕ ነበር የምንደውልልዎት።
እ እ ከችፕችፕ ነበር የምንደውለው።
እሺ complain አቅርቦ ነበር። ምን ነበረ?
እንትን cabbage ላይ ነበረ።
ምን order አድርገው ነው?
እም? አዎ ማርታ ላይ ነው የገቡት? white cabbage እኔ እንጃ እኔ አላየሁም ማን ጋር እንደሆነ ግን እሷ አልወሰደችም።
እሷ ግን ተረክባለች ሙሉ product ኡን።
እ- እሷ ናት አያውቋትም ማርታ
መሰለኝ እንጂ ለእሷ የማያውቁት group ላይ join አድርገው ነው።
እ እ?
የማያውቁት group ላይ አያውቋትም አይደል?
Could you speak English? Let me speak by English.